ትናንት ይላክሃል ተብዬ ነበር። እስካሁን ግን የመጣ ነገር የለም። ሰዓት ሞቶ ብር ተወስዶብኛል ብዬ
በዚህ ነው የላኩት?
አዎ ቴሌግራም ፎቶ አንስቼው እኮ ልኬዋለሁ። ዋሌቱ በዚህ ስልክ ነው የላኩት ቴሌግራም ላይ?
አዎ አዎ። ትንሽ ጠብቅና ይላክሃል ይመለስልሃል ተብዬ እኮ ነበር።
ቴሌግራም ላይ የጻፍንልዎትን ይመልሱ ገብተው።
ቴሌግራም አዎ
እሺ። ምንድነው ይግቡና የምለው?
የጻፍን እዛ ላይ ይግቡና ይዩትና ይመልሱ።
እሺ እሺ